ስለምን ያረፍድ አይመለከተኝም ስለምን ያረፍድ አይመለከተኝም ወደ ጅማ ቤት ቆይታ አድርጌ ነበር አየር ላይ ነበር ጃምቡ ቤት
መቼ አሁን ነው ወይስ እ አሁን ነው እሺ ምን ያህል ብሩ ምን ምን ያህል ብሩ ነው መቶ ብር
እሺ በዚህ ነው ወይስ በሌላ በዚህ በዚህ ራሱ እሺ እየመዘገብኩልህ ደንበኛ መስመር ላይ ጠብቅ እሺ
እሺ እሷን ስም የእሷን የሚነግሩኝ ደግሞ የተጫወቱበት SIM card
ካሉ ራሱ
እሺ ስሙን ንገሩኝ
ዜሮ ዘጠኝ
ነው አይ ስሞትን ስሞትን ሙራድ
እሺ ሙላና ባል ሙራድ
ሙራድ ብለኝ ሙራድ ረሽ
ሙራድ ረሺድ